ሄሎ
ሄሎ፣ ጤና ይስጥልኝ።
ወይ ሳም ነው አስተናግድ ነበር የምትለው እህ አዲስ አውትፊት ዴሊቨሪ ቲም ነበር የምደውለው። እቃ አዘሽ ነበር አይደለኛ ጋር አዎ አዎ አዎ ልክልሽ ፈሪ ምትሻል
እህ
ልክልሽ ነበር አንዴ ይመጣል።
ሄሎ ወይ እንትን በልልኝ ትልክልኛለህ አዎ አድራሻ አሁን ልኬልሃል?
ሞተረኛ ሊመጣ ነው። ቃጫኔ አይደለ?
አዎ ቀጨኔ መድኃኒዓለም ቤተ ክርስቲያን ጋር ሲደርስ ይደውልልኝና አቅጣጫውን እነግረዋለሁ። ልክ በግ ወይም እንትን በለው Mercy Care ጤና ጣቢያ በለው ያ ስልክሽንም ስለምሰጠው ይደውልልሻል።
በቃ ይደውልልኝ። ሁለት ዘጠና ዘጠኝ ነው አይደል? ሁለት ሁለት ሺህ- ሶስት ሁለት- ነው።
ሁለት ሺህ- አ- ሁለት ሺህ ዘጠኝ መቶ ሶስት ሺህ አይደለም ሁለት- ሁለት ሺህ እሺ።
ዘጠኝ መቶ እሺ እሺ ቻው አመሰግናለሁ።